ዛሬ ሰላም የሆነ ቀን ነው የምናገኘው። ደውዬ ከዚህ ነው ፍሬንድሽፕ ነው። ሄሎ ሰላም ያስጥሪ ሆነ ሰማን ላይ ነው ደውለውልን ነበር። እሺ
የት ነው ቢሮ? የት ነው?
የት አካባቢ ነው ያሉት እርሶ? የት አካባቢ ነው ያሉት እርሶ?
እኔ ወደ ወደ ምንድነው አበበ ኪላስ አካባቢ ነው ሰፈሬ።
ምን አለ?
አበበ ኪላስ ወይም አካባቢ ወንጌት አካባቢ ወንጌት OK እንደዛ ከሆኑ
እ?
የቦሌ ቦታ እ?
ቦሌ office አለ። እኔ ፊት ይቀርባል።
ቦሌ ቦሌ እሺ፣ ቦሌ ሀያት ተናወቁት።
ቦሌ መድኃኒዓለም አካባቢ አዎ አዎ፣ ቦሌ መድኃኒዓለም አለ። የቦሌ መድኃኒዓለም ቤተክርስቲያን ጀርባ አ
ከሱ ጋር በጀርባ ወደ ታች ወደ አያት ሆስፒታል ሲወርዱ መሀል ላይ አለ ፊንስቶን የሚል ብራንች ኦፊስ አለ።
እሺ እዛ ስደርስ እደውላለሁ።
እሺ፣ ስሞትም አልበል
እኔ መዝገበ ሆናለ መዝገበ
ረበ። እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
እ?
ምን ላይ ነበር ማስታወቂያችን የሰሙት?
አዋድ ሮዲዮ አዋድ ሮዲዮ ሬዲዮ ላይ። እሺ፣ እ፣ ዛሬ ይችላሉ መምጣት?
አይ ዛሬ አለ እሺ፣ ለመች ቀጠሮ ሲል ለፊም አስተኛ አካባቢ መልሶ ጠይቁ እሺ፣ ሰኞ ወይ ማክሰኞ ደውላለሁ። እሺ፣ መልካም ጊዜ ነው።